hello ጤና ይስጥልን ቤስቲ
አሁን ብር withdraw አላርጌ አላረገልኝም።
okay ከአካውንቱ ተቆርጧል
አ በደወል- በደወልክበት ቁጥር አይደለም ስልኩ ልንገርሽ ዘጠኝ ሰባ ዘጠኝ እሺ
ሰባ ዘጠኝ ብለሻል አዎ ዘጠና ስምንት እህ
ዘጠና ስምንት ዘጠና አንድ እሺ ሰባ ዘጠኝ
ስንት ብር ነበር አምስት ሺህ ብር አለ ሄሎ ቼክ አቤት።
ያደርኩ አንዴ ጠብቀኝ መስመር ላይ ወንድሜ
ቆይ ግባ የመጀመሪያ ይግባና ሌላም ቁጥርን እናገረን ቀስ ብለን አሁን withdraw ላይ ያደርጋታል አየር ላይ እሺ ሰባ ዘጠኝ አንዴ ትነግረኛለን እሺ ሰባ ዘጠኝ ዘጠና ስምንት እህ
ዘጠና አንድ ሰባ ዘጠኝ
አሁን ገብቶላል check አድርግ እሺ እሺ ሌላ ስልክም ልንገርሽ ዜሮ ዘጠኝ ስልሳ
እሺ አንዴ ዜሮ ዘጠኝ ስልሳ ሰማንያ እህ ሰባ ስምንት ሀያ ስምንት
ስንት ብር ነው በዚህ ስንት ነው ሁለት ሺህ ሁለት መቶ
እሺ ስልሳ ሰማንያ ሰባ ስምንት ሀያ ስምንት አዎ አዎ
እሺ አሁን ገብቷል ይሄም እሺ እሺ እሺ መልካም ምሽት ይሁን